የአይናችንን ጉዳዩን እስኪያስብላለው መራው።
ሰላም እንዴት ነህ?
እግዚአብሔር ይመስገን።
ስራ ፈጥኛለሁ።
ይቅርታ ድምፆት አይሰማም።
አሁን እሱ አይሰማም?
እሺ፣ አሁን ይሰማል።
ስራ ፈልጌ ነበረ።
እሺ፣ የሙሉ ስሞትን ይንገሩኝ።
በጸሎት ግርማ Hello፣ የሰማሁት ነው የወሰድክ ስለሆነ ነው። እድሜዎትን ይንገሩኝ።
እድሜ ሀያ ሁለት
በዚህ ስልክ ነው የሚጠቀሙት?
አዎ አዎ
የት አካባቢ ነው የሚኖሩበት ሰፈር?
እ ወደ ቄራ ቄራ ወይም ሳር ቤት ወደ
የትኛው ነው የሚቀርቡት? ሳር ቤት ነው ቄራ ነው ቦታ?
ሁለቱም ይቀርበኛል። መሀል ላይ ነው ያለው።
እሺ በጸሎት በምን ሙያ ዘርፍ ነው እኛ ጋር መመዝገብ የሚፈልጉት።
እ ኑር sales ስለሚሆን ይቅርታ ድምፆት እንትን ይላል።
አሁን እሱሽ አሁን ይሰማል።
እ sales ነኝ
እሺ ስራ ልምድ አሎት?
በ sales እም፣ አዎ አዎ የ- የምን ያህል ጊዜ ነው ያለው?
አንድ ሰባት ወር ምናምን ሰርቻለሁ።
እሺ በጸሎት ከየት ነበር መረጃውን ስለኛ ያገኙት? ይሄ ስለኛ ድርጅት መረጃውን
እ አክስቴ ነች የነገረችኝ በእናንተ ስራ ጌታ
እሺ በጸሎት ሙሉ መረጃውን እ ወስጃለሁ። እ ነገር ግን እዚህ አንድ ቀን እዚህ መምጣት ይኖርቦታል። አሁን ላይ ባለሙያዎችን እያስተናገድን የምንገኘው ሐሙስና ማክሰኞ ሁለት ሰዓት ተኩል ላይ ነው። እ ስለዚህ የሚመቾት ቀን እ ይንገሩኝና schedule ላድርግሎት።
እሺ ሐሙስ መምጣት ትችላለሁ።
እሺ እሺ፣ ሐሙስ ሁለት ሰዓት ተኩል ላይ እ
እሺ በተጨማሪ ደግሞ እ አሁን በ text link እልክልዎታለሁ።
እ እ link ኡ የቴሌ ወደ Telegram channel ኣችን የሚቀላቀሉበት ነው። እዛ Telegram channel ላይ የተለያዩ ስራዎችን post ስለምናደርግ እ እ ቲ- ቻናሉ ላይ በመቀላቀል እ የተለያየ የሚ- እርስዎን እ የሚፈልጉት እ የስራ ማስታወቂያ ሲወጣ ተከታትለው መደወል ይችላሉ።
እሺ እሺ እሺ ስለደወሉ ስለዳወረሻችሁ ይቅርታ።
እ አድራሻችን ፔፕሲ ነው። እ ጎተራ ፔፕሲ ፋብሪካ ፊት ለፊት ከንፋስ ስልክ እ ፖሊስ ጣቢያ ወደታች ወረድ ብሎ ነው ያለው። ነገ ሙሉ እ እ ሐሙስ ነው ያሉኝ። ሐሙስ ሁለት ሰዓት ተኩል ላይ ስለዚህ ነገ እ እንልክልዎታለን እ text እንልክልዎታለን።
link ኡ ነው።
አዎ አይ link ኡን አሁን ነው የምልክልዎት። text እ ወደ ቢሮአችን አድራሻውን የሚገልጽ ማለት ነው።
እ እሺ ጎተራ ፔፕሲው ፋብሪካ ፊት ለፊት ነው።
እሺ እሺ እሺ፣ ስለደወሉ እናመሰግናለን። መልካም ቀን ይሁንልዎት።
እሺ አመሰግናለሁ። መልካም